hello፣ ጤና ይስጥልኝ።
ሰላም ነው? እንዴት ነው?
እንደምን አሉ?
አለን። Flintstone የቱ ጋር ነው ቢሮችሁ?
የቱ ጋር ነው እርሶ?
ሀያት ሆስፒታል ጋር ነን።
እ ሞይንኮን እ ያውቁታል አይደለ?
እ ሞይንኮ እ ትንሽ ከፍ እንዳሉ ከዛ እ ዝሀብ ሆቴል አለ።
እ እዛ ሆቴል። እሺ፣ እዛ ፊት ለፊት ነን። ወይን ወጥተው እንዲቀበሎት ላድርግ?
አይ ችግር የለውም። ቆይ እናየዋለን።
ስሞትም አልበል።
እ ታምራት እባላለሁ።
እሺ፣ እሺ።
ማጀቴ